አልለዝብም አለጊዜው ምስጋናዬን አላቆምም በከፍታም በዝቅታም ክብርን መስጠት ጌታ ልተውም በጊዜው አለጊዜው ምስጋናዬን አላቆምም በከፍታ በዝቅታም ክብርን መስጠት ጌታ ልተውህ ምስጋናዬ አላቆምም ምስጋናዬ አላቆምም ማመስገኔ አልተውም ማመስገኔ አልተውም በለስ ባታፈራም በወይን ሐረግ ፍሬ ባይገኝም እርሻዎችም መብልን ባይሰጡ ከብቶች በጎች ቢተፉ ከጋጡ ምስጋናዬ አላቆምም ምስጋናዬ አላቆምም ማመስገኔ አልተውም ማመስገኔ አልተውም ጠላቴ ሆይ ስማኝ የገበብከኝ በሌትና በቀን የምትዞረኝ እኔን ማግኘት በጣም ይከብድሃል። ኢየሱስ የእሳት ቅጥሬ ሆኖብሃል። እኔን ማግኘት ተስኖሃል። ኢየሱስ የእሳት ቅጥሬ ሆኖብሃል። እኔን ማግኘት ይከብድሃል። ኢየሱስ የእሳት ቅጥሬ ሆኖብሃል። ክብድ ክብድ ቢለኝ ቢያስጨንቀኝ ያሰብኩት ባይሞላ ባይሆነኝ ከኔ በላይ ለኔ የሚጨነቅ ኢየሱስ አምላኬ ስላለኝ ከቶ አልፈራም አልሰጋም ኢየሱስን ይዤ አልወድቅም ከቶ አልፈራም አልሰጋም ኢየሱስን ይዤ አልወድቅም በጊዜውም አለጊዜውም ምስጋናዬን አላቆምም በከፍታም በዝቅታም ክብርን መስጠት ጌታ ልተውም በጊዜውም አለጊዜውም ምስጋናዬን አላቆምም በከፍታ በዝቅታም ክብርን መስጠት ጌታ ልተውም ምስጋናዬ አላቆምም ምስጋናዬ አላቆምም ማመስገኔ አልተውም ማመስገኔ